ሄና ጤና ይስጥልኝ። እ፣ አብሮ ቴሌ- ይስጥልኝ።
ቴሌዶክ ነው።
አዎ ቴሌዶክ ነው። አዎ እሺ እ፣ ምደውለው ከ WePlus Solution ነው።
እሺ WePlus Solution እ፣ አገልግሎት ሰጪ application ሲሆን ከሀምሳ በላይ የተለያዩ service ኦች አሉት። እ፣ እነዚህን ከሀምሳ በላይ የሚሆኑ እንደ ድርጅቶች እንደ ተጠቃሚ ለመመልከት ከፈለጉ WePlus Solution User የሚለውን application ከ Play Store እና App Store ላይ አውርደው ይመልከቱና እናንተም እንደ ድርጅት መመዝገብና ማስታወቅ የምትፈልጉ ከሆነ WePlus Solution Provider የሚለውን application አውርደው ድርጅቶ ማስታወቅ ይችላሉ። WePlus Solution Provider በሚለው ማለት ነው። እንደ ተጠቃሚ ደግሞ User የሚለው
እሺ እሺ text ታደርጊልኛለሽ?
እ፣ እሺ በዚህ ስልክ ቁጥር ላክልሽ።
አዎ በዚህ ስልክ ላኪልኝ።
እሺ መልካም ቀን።
እሺ መልካም